ሄሎ ሄሎ
ጤና ይስጥልን። ለመያችን ከቢጃ የጥሪ ማዕከል ነው የደወልነው።
እሺ ጤና ይስጥልን።
ለመያችን ይሰማዎታል?
ይሰማል
እሺ ተቋረጠ ደውለውልን።
ይሰማኛል።
እሺ የማሽን ብልሽት ማስመዝገብ ፈልገው ደውለው ነበረ፣ ተቋረጠ።
አይ መልስ አግኝቻለሁ ደወልኩ።
ለመያችን ይሰማዎታል?
አረ ይሰማል። እኔ
እሺ ድምፅ አይሰማሽም?
ምንድን ነው ማስመዝገብ የፈለጉት?
አስመዝግቤያለሁ። ባግ- መልሼ ደወልኩኝና ሌላ ሰው ነው ያገኘሁት።
እሺ አስመዝግቤያለሁ።
እሺ እሺ